ያችን ሰላም ነው ሰላም ልርዳው ያንተን transfer ያደረኩት እንትን ነበር አያቶ ያደረኩት ምን አለኝ?
ተመለሰ በ SantimPay transfer ያደረኩት ብር ነበር የመቼ ነው?
እ በአስራ አምስት ከትናንት ወዲያ ማለት ነው።
pending ነው አይደለ አዎ።
እኮ አሳውቀናቸዋል እኮ ይገባሉታል። ትንሽ ትንሽ የ system ችግር አጋጥሟቸው ነው የሰው- የሱ ብቻ አይደለም የብዙ ሰው ነው እንደዚያ የሆነው እና ያስተካከሉት ነው ይገባሉታል።
ምን ያህል ይቆያል ታዲያ?
እስኪ ዛሬን ይጠብቁትና ካልገባሉት ነገ ደግሞ እናሳውቃቸዋለን።
እነሱን contact እና አላችሁ? የእነሱን contact አዎ ዘጠና ሶስት ስልሳ ላይ ደውለው ማረጋገጥ ይችላሉ። እሺ መልካም ቀን